ሄሎ
ጤና ይስጥልኝ ከአሪፌ ነው የምደውልልዎት።
እሺ
ይሰማል ለመኛችሁ ይሰማል ይሰማል ይሰማል። hello አይሰማም?
እሺ አሁን ይሰማል። በመሀል ተቋርጦ ነበር።
እሺ
ከአሪፌ ነው የደወልልዎት በድጋሚ።
okay እሺ ይሰማል? hello አሁን ይሰማል። እሺ እሺ POS ኡ ላይ ጤና ይስ- ይሰማል አይደል?
ይሰማል ይሰማል።
እሺ POS ኡን እ፣ አጠገቦት አለ?
እ፣ እኔ አሁን ከቢሮ ስለወጣሁ እኮ ነው ነገ ምናምን ደውልልሽ ያልኩት።
እሺ ስልክ ልላክልሽ ወይ ደግሞ እንድመላክ ያው ጥሩ። እሺ ወይም ደግሞ እዛ
ስልክ ልንገርሽ ይቻላል reception ጋር ያለ ወይም reception ስልክ ልንገርሽ።
እሺ ይንገሩ።
እሺ እሺ ያድኛል። ዜሮ አስራ አንድ hello ሄሎ
ጤና ይስጥልኝ መስመር ላይ ነን።
ዜሮ አስራ አንድ hello ይሰማል ይንገሩን።
ዜሮ አስራ አንድ
ዜሮ ዘጠኝ አስራ አንድ no no ዜሮ አስራ አንድ የቢሮ እሺ ዜሮ አስራ አንድ አራት ሰላሳ
የቢሮ ነው።
አ እሺ ሀያ አራት ሰላሳ ዜሮ አስራ አንድ አራት ሰላሳ አራት ሰላሳ አራት ሰላሳ ሰላሳ አስራ እሺ ዘጠኝ ሰላሳ አስራ ዘጠኝ ሄሎ ለምን ብሶት እየተሰማን አይደለም።
ዜሮ ዜሮ አንድ አራት ሰላሳ ካሉን በኋላ ሰላሳ አስራኛው ነው ሰላሳ
ሰላሳ ይሰማል ሰላሳ አስራ ዘጠኝ ሰላሳ አስራ ዘጠኝ
ይቅርታ፣ ሰላሳ- በመሀል በጣም ይቆራረጣል።
ሰላሳ አስራ ዘጠኝ ሰላሳ አስራ ዘጠኝ በድግ- ሄሎ በድጋሚ ሰላሳ ከዛ አስራ ዘጠኝ አ እነሱ ናቸው ሰሩት በደንብ ዲቴል ያሉ ሴሽኖች እንዴት እንደሚጠ እሺ
እሺ በዚህ ለማግኘት እንሞክራለን። እናመሰግናለን።